ሰላም ጤና ይስጥልኝ። BGI ኢትዮጵያ ሳምሰንግ ዋስት ነው።
ዳንኤል ይባላል። executive ነኝ። አንድ ቤት እንድትመዘግብ ይረሳል።
እሺ ይቻላል።
አቤት ብረኝ።
እ፣ ምንድን ነበር የሚያስመዘግቡት?
ፍሪጅ፣ የ bottle ፍሪጅ፣ የቢራ ማቀዝቀዣ፣
እ፣ ምን አሉኝ? ድምጾ ሲቆራረጥ የቢራ ማቀዝቀዣ ፍሪጅ ጥገና ፈልጌ
ድምጾት ይርቃል ደንበኛችን።
ጥገና ፈልጌ ነበረ። የቢራ እሺ ማቀዝቀዣ፣ የምን ጥገና ነበረ? የ- የቢራ ፍሪጅ፣ የቢራ ፍሪጅ፣ የ bottle ቢራ ፍሪጅ
እሺ BGI ID ዮትን ይንገሩኝ ወይም ደግሞ TIN number።
እንትን TIN number ልንገርሽ። ሶስት ዜሮ ይሰማል? hello
መስመር ላይ ያሉ ተቋረጠ።
አዎ፣ ይሰማል? TIN number ልንገርሽ እባክሽ።
እሺ ይቻላል። TIN number ሰላሳ አራት ሰላሳ ሶስት ዜሮ
እሺ ሰላሳ አራት ሰላሳ አንድ ሰባ ሶስት ከፊት ሶስት ዜሮ ማለት ነው።
መስመር ላይ ጠብቁኝ፣ ያፈለኩልኝ ምን ያስቀምጥልኝ? እሱ ማለት አይደል? በቂ ነበር። ይሄዳሉ አለ።
ኪንግ ኮርነር ባርና ሬስቶራንት ነው።
አዎ ልክ ነሽ፣ እና ልክ ነሽ።
መስመር ላይ ያሉ ደንበኛችን አለሁኝ። አዎ
መስመር ላይ ኖት።
አዎ፣ አለሁኝ። አይሰማም?
አዎ እየተቆራረጠ አ- ኪንግ እሺ።
ኮርነር ነው የቤት ኬጂ ስም?
ኮርነር። አዎ ኬጂ ኮርነር ባርና
እሺ ሙሉ ስሞትን ይንገሩኝ ወይም ይባላል።
ዳንኤል አስፋ፣ ዳንኤል አስፋ።
ዳንኤል አስፋው በዚሁ ስልክ አዎ፣ መዝግቡ አዎ፣ ይባላል።
በዚህ መዝግቢ።
እሺ ፍሪጁ ምንድን ነበር የሆነው?
no totally አይቀርም። ትናንትና ማብራት መቆራረጥ ነበር፣ ጠፍቷል። totally
እሺ እ፣ አድራሻውን ይንገሩኝ።
ፒያሳ፣ ቤት- ፒያሳ ጣይቱ አካባቢ፣ ፒያሳ ጣይቱ ሆቴል አካባቢ።
እሺ ቅሬታዎትን መዝግቤሎታለሁ። ተናግሮች በተቻለው ፍጥነት መጥተው ያስተካክላሉ።
እሺ፣ አመሰግናለሁ።
ሌላ ምረዳዎት ነገር ይኖራል?
ምንም የለም። thank you።
ስለደወሉ እናመሰግናለን። ስለ አገልግሎት
እሺ፣ እሺ፣ እሺ።